ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ ልርዳዎት?
አብሮ ይስጥልን። አሁን አግኝቼ ነበረ።
ምን አሉኝ?
አሁን ተገናኝቼ ነበረ። አሁን withdraw አድርጌ ብሩ አልወጣ ብሎኝ።
እሺ ደውሎ አስመዝግበው ነበር አሁን?
okay አዎ። አሁን የሆነ screenshot ላክልኝ ብላ ቁጥር አሳታኝ ነበር። ያ ቁጥር ደግሞ ቴሌግራም register አልሆነም እያለኝ ነው። እዚህ
ቁጥሩን በትክክል ይዘውታል?
okay ይዤዋለሁ። አዎ ቁጥሩን
እስኪ ልድገምልዎት ወይ
እኮ ወይ አዎ፣ ይንገሩን እርስዎ የጻፉትን።
እኮ ዜሮ ዘጠኝ ዘጠና ሁለት
እሺ አስራ ሶስት ዜሮ አንድ
እህ፣ ሀምሳ አምስት መጨረሻ ነው ጻፉ።
አዎ ይሄ ቁጥር ነው። ምናልባት ቴሌግራሙ ላይ አልሰራ ያሉት restrict ከተደረገ ሌላ account ላይ እርስዎ ለመላክ ሲሞክሩ አዲስ account ላይ እ፣
እሱን setting ውስጥ ማስተካከል ከቻሉ እንደዛ መሞከር ይቻላል።
okay ወይም ደግሞ አሁን የደወሉበት ቁጥር ከሆነ እርስዎ ቴሌግራም የሚጠቀሙበት አዎ እኛ እዛ ላይ እ፣ የሰላምታ መልእክት እንላክልዎት እና okay በዛው ላይ ይላኩልን።
በቃ እንደዛ ይሻላል። screenshot ኡን እልክላቸዋለሁ።
ስለዚህ ይሄ በዚህ ቁጥር እናገኘዎት።
አዎ በዚህኛው ነው።
እሺ እዛው ላይ እንግዳውን እንጽፍሎታለን። ሌላ ምረዳዎት ነገር አለ?
ሌላ የለኝም። እሱን ነው አሁን screenshot ኡን እልካለሁ። ሀይ በልኝ።
እሺ okay ተቀብለናል ሀሳቡ።